Hello
Hello ይሰማል?
ይሰማል። ልኬዋለሁ ቴሌግራም ላይ።
እሺ እዛው ይጠብቁኝ። ስንስተካከል እናሳውቆታለን እዛው ላይ።
እሺ የሆነ ጨዋታ ደግሞ አለ፣ ሰባ ሁለት ሰዓት የሞላው ጨዋታ ዛሬ። አሁን አንድ ቆምሬ ዛሬ ተሳክቶልኛል። የ- የዛሬው ገባ፣ ግን በፊት የቆመርኩት አልገባልኝም።
መቼ ነበረ
ሐሙስ ዕለት ነው ምናምን፣
መቼ ነበረ ጨዋታ የሚደረገው?
ሐሙስ ዕለት ሶስት ሰዓት ማታ ነበረ፣ የአርብ ማታ ማለት ነው።
የአርብ ማታ ጨዋታ ነው።
አንተ ወይም ሐሙስ ማታ ማለት ነው የ- በአስር
እኮ ጨዋታ የሚካሄደው መቼ ነበረ? አርብ ማታ።
ወይ ሲል ይኸው ልንገርሽ አይልም ጨዋታ የቆመርኩበት ቀን ሊሆን አቤት በፈረንጆች በአስራ ሁለት ማለት ነው።
ስለዚህ እሺ ይጠብቁት እስከ ዛሬ ማታ እ?
ድረስ።
የዛሬው እኮ ሰባ ሁለት ገብቶልኛል ሰዓት ሰባ ሁለት ሰዓት የዛሬው- ሲሞላ ነው የሚገባል። ይሄ
ነው እና postponed ሆኖ ነው ወይስ ምንድን ነው ማታየው?
postponed የሆነ ጨዋታ ከሆነ ከሰባ ሁለት ሰዓት በኋላ ነው የሚገባል የሚለቀቀልን።
ያ- በአስራ ሁለት ነው አስራ ሁለት ማታ ሶስት ሰዓት ማለት ነው በፈረንጆች
እኮ ዛሬ ሁለት ቀኑ ነው ሶስት ሶስት ቀን ማለት ነው ሰባ ሁለት ሰዓት ማለት ነው።
ነው። እሺ ለምሳሌ እሺ መልካም